ሄሎ
ጤና ይስጥልኝ።
አቤት ሰላም ነው ያየ?
ለማን ነው
ከኢትዮ ችክን ነበር የደወልኩልን።
እ?
ከኢትዮ ችክን
እሺ
ይሰማል አይደለ?
ና
ሌላው ይሰማል።
ይሰማን
እ, ጫጩቶች እ, አዘ ቆይቶብሃል አይደለ? ቅሬታ አቅርበህ ነበር ስለ ቆይታ
ና አልደረሱም አይደለ?
ና በዚህ ሳምንት እንደሚደርሱ አሳውቀውኛል ሎጂስቲኮች። ስለዚህ ጫጩቶቹ በዚህ ሳምንት ይደርሰዋል። የቆየበት ምክንያት በመኪና እጥረት ስለነበረ በዚህ ሳምንት ግን ይደርሰዋል።
እሺ እሺ
አዎ፣ እዛ አካባቢ ያለው የኛ ተወካይ ግን exact መቼ እንደሚመጣ ስለሚያሳውቀ እሱንም መጠየቅ ትችላለህ።
እሺ እሺ